Alo.
Alo.
Alo.
ጤና ይስጥልኝ። ከቤት ስዊት አሎ። አቤት።
ከቤት ስዊት ነው የምደውልልዎት።
OK እሺ።
OK አሁን confirm ተደርጎልዎት ነበረ አስር ሺህ ብር አ ከኔ ጋር ነበር ያወሩት። ከዛ ሌላ ልዘዘው ብለው ነበር፣ ግን ምንድነው በ voucher ነበር ያዘዙት።
በ voucher አዎ፣ ተሳስቼ በ voucher አዘዝኩት።
OK እንደዛ ሲሆን አሁን ቤት ስዊት ሱቅ ሄደው ማውጣት ይችላሉ።
በቃ አለ፣ ችግር የለውም።
በአቅራቢያው በአቅራ- ቤት ውስጥ?
በአቅራቢያ አለ አለ። አዎ።
መልካም አለ።
ሁሉን ይስጧቸውና ያውጡት። እሺ እሺ thank you።
እሺ እሺ መልካም
ራሱን ሄደው